ለፍቅር ነኝ።
ፍቅር እንዴት ነሽ?
ሰላም እንዴት ነህ?
አ- አለሁልሽ። customer ባልደራስ ተብሎ ነው የተለቀቀው፣ ግን customer ያለው ምስራቅ አጠቃላይ ምናምን ነው
አጠቃላይ ማለት የት ነው?
ስልሽ ከሱ ጀርባ ነው፣ ግን ወደ ውስጥ የሚያስገባ መንገድ ምናምን አለው። ኪሎ ሜትር ብቻ አለው።
እኮ ወደ ውስጥ የሚያስገባ ከሆነ ኪሎ ሜትር አይሞላም። እኛ ዝም ብለን አዎ፣ አንድ ኪሎ ሜትር እናስብላለን። እሺ ንገረኝ፣ እኮ ወርደን እየውና ለፍተሽ የሚያስጀምር ከሆነ ጨምርልኝ፣ ወይ ካልሆነ እ እሺ እሺ መነሻ ንገረኝ።
አርባ አምስት ስለሆነ ነው። እሺ ዜሮ አምስት ዜሮ ሁለት
ዜሮ አምስት ዜሮ ሁለት እሺ አዎ።
አይለዋለሁ።
እሺ ፍቅር አመሰግናለሁ።
እሺ ችግር የለውም።
እሺ